ለእኔ ስትልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ሰላም ነው አይደል? እንትን ልጠይቅሽ ነበር።
ምን withdraw አድርጌ በሄሎካሽ ግን ሄሎካሽ አልነበረኝም ለመ- ለመሞከር ብዬ ነው። ግን ወጥቶ ግን የት እንደገባ አይታወቅም።
እሺ ሄሎ ካሽ አካውንት ይክፈቱና ይገባልዎታል። አንበሳ ባንክ ኦኬ።
ሄደው ሄሎ ካሽ አካውንት ይክፈቱ።
okay book አያ- book አያስፈልግም አይደል?
አይ አያስፈልግም። አንበሳ ባንክ ሄደው ሄሎ ካሽ account ለመክፈት ነበር በሏቸው።
እሺ እሺ።
በስልክ ቴሌ ቁጥሩ ብር ምናምን ይከፍቱልዎታል።
ቴሌ ብር ምናምን ለምንድን ነው የማይሰራው?
ይሰራል።
እ- system እያስተካከልን ስለሆነ ይሰራልዎታል።
okay እሺ እሺ እሺ እሺ።